Hello ቤት ሰላም ነው?
ሰላም አለ እንትን እናንተ ጋር የጆሮ ሕክምና ይሰጣል? አ?
የምን የጆሮ
የጆሮ አለ አለ ነው።
እ፣ መቼ መቼ ነው ነው ሁሌ የምትሰጣላችሁ?
አይ ሰኞ፣ ሮብ፣ አርብ ነው ሰኞ፣ ሮብ፣ ዓርብ አስራ ሁለት ሰዓት ማታ።
ማታ ማታ ነው?
አዎ ማታ አስራ ሁለት ሰዓት ላይ ሰኞ፣ ሮብ፣ አርብ
እሺ በቃ እሺ።